ጤና ይስጥልኝ ዋሽንግተን የህክምና ማዕከል
brain CT ለማስነሳት ነበር without contrast ከሚኒሊክ emergency ነው።
እሺ
ስንት ነው ዋጋው?
without contrast ነው አይደል without contrast አምስት ሺ ሶስት መቶ ነው እሺ brain CT አምስት ሺህ ሶስት መቶ ዊዝ አምቡላንስ ነው የምንፈልገው።
አምቡላንስ እንዲመጣ ነው አዎ እሺ ከየት ነው ከምኒሊክ
ከሚኒሊክ ሚኒሊክ emergency ነው ያለችው አደልች emergency without contrast ነው ዊዝ አይደለም።
እኮ without contrast አምስት ሺ ሶስት መቶ ነው እሺ እሺ በቃ በዚህ ስልክ ይደውሉላችሁ አዎ አሁን ነው ቶሎ በቃ እሺ፣ ላኩ።
ይደውላሉ አምቡላንስ ሲመለከቱ እሺ ሲደርሱ ደውሉ። ሄሎ
አቤት ሄሎ አቤት